ጤና ይስጥልኝ። ሁሉ ስፖርት በኮምንር ነው።
እሺ እንትን ነበረ ትናንትና ከሁሉ ስፖርት ወደ ቴሌ ብር አስተላልፌ ብሩ አልተላለፈ ነበር።
እሺ የቴሌ ብር ነው withdraw ያደረጉት ወደ ቴሌ ብር ነው።
ወደ አዎ ወደ ቴሌ ብር።
እሺ የሁሉ ስፖርት account ላይ ይግቡና
እሺ
transaction history የሚል አለ successful አዎ።
የሚለው ማለት ነው።
አዎ አዎ እሱን screenshot አድርገው ቴሌግራም ላይ ላኩልን። ቴሌግራም እኮ account አይቼ አይቼ በረሱን ማለት ነው successful ይላል ግን ማለት ነው ብሩ እንትን አንተ system ችግር አለ መሰል ኔትወርክ ምናምን error ምናምን